ነይ hello hello፣ በእንግሊዝ አቤት።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን ሰላም። ደውላችሁ ነበር በዚህ ስልክ
መቼ? አሁን
ዜሮ ዘጠኝ አርባ አራት ደውላችሁ ነበር ሲፈልጋችሁ ስለሆነ okay፣ እስኪ ማን ነበረ ስሙ? እስኪ አዎ፣ ስሙት ማን ነበረ?
ዜሮ ዘጠኝ አርባ አራት አሁን ስትደውይበት የነበረው ስሙትን እስኪ ንገሪኝ።
ምናሽ ማይ ማን ነበረ ስሙት?
ሮሃማ ሩሃማ አ
አዎ የቲማቲም ግሩፕ ነበረው ታዲያ።
ኦኬ ኦኬ ቺፕ አዎ።
ነው አዎ ከችፕችፕ ነው።
እሺ ነው ምን ያው ነበር አም- አምስት ሰው ነው መሆን ያለበት፣ አራት ሰው ነው ያለው። አንድ ሰው ይጨምሩበት ፌል ሳያደርግ ግሩፑ።
እሺ እሺ ውዴ እሺ እሺ መልካም ቀን። እሺ እናመሰግናለን።
እሺ እሺ ማይ ቴንክ ዩ
እሺ